ጤና ይስጥልኝ ሁሉ ስፖርት በበኩ ምን ልርዳዎት?
ሰላም ነው እንትን ወ- ከቴሌብር ወደ እዚህ ማለት ወደ ሁሉ ስፖርት transfer ለማድረግ ፈልጌ እንትኑ አማራጩ ላይ አያመጣልኝም። deposit ለማስገባት HelloCash እና branch payment ነው የሚለው።
እሺ withdraw ለማድረግ ነው
አይ withdraw ሳይሆን ዲ- deposit ለማስገባት ለማስገባት ነው።
አዎ እሺ ስልክ ልስጦትና በዚህኛው ስልክ አስገብተው ቴሌግራም ላይ ፎቶ አንስተው ይልኩልናል፣ እኛ እናስገባሉታለን።
እሺ ዜሮ ዘጠኝ ሰላሳ ሁለት ማለት ሁሌ እንደዛ ነው ማድረገው።
አይ አይደለም፣ እስኪስተካከል
እሺ ዜሮ ዘጠኝ ሰላሳ ሁለት አስራ ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት ዜሮ ዘጠኝ ሰላሳ ሁለት ሰላሳ አምስት አስራ ዘጠኝ አስራ ዘጠኝ ስልሳ ስድስት ስልሳ ስድስት እሺ
hello hello የቴሌግራም account አችን ያውቁታል?
አላውቀውም።
ቴሌግራም ላይ መላክ አለበት እኮ screenshot፣ ያለበለዚያ ገባም
እኮ screenshot ምኑን ነው ማድረገው?
ያስገቡበትን ደረሰኝ
no እኔ እኮ ገና ለማስገባት እኮ ነው።
እኮ ታዲያ አዎ፣ እዛ አሁን ሲያስገቡ አሁን ደረሰኝ ማስገባው መላክ ስልክ ላይ አለበት።
ማለት ነው።
አዎ።
በቃ እሺ እሺ ስልካችን ቴሌግራም ላይ የ- ጥያቄ ምልክቱ ጋር አለለት የቴሌግራም ስልካችን እሺ እሺ